የኛማ ነገር የኛማ ስራ የበዛበት ነው ከቶ ኪሳራ ጌታ የጠበቀና ከስቃይ ሁሉ መከራ የሰው ልጅማ ደካማው ፍጡር አላህን ረሳ ሲርቀው ችግር ከደሊሉ ስር ማንጠፋ እኔውን ባንቱ ሙስጠፋ ሰው ጨከነ ኖር አስመስሎ ብቻውን በላ የቲምን ጥሎ ባያውቀው እንጂ አጅሩን አያጥፍም ነበር እጁን የእናት አባቱን ሐቁን ረስቶ በዱንያ ናፍቆት ውስጡ ተሞልቶ ጌታዬ እባክህ አደራ ጠብቀን ከዚህ መከራ ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ አላ ሰይዲ ሙሐመድ محمد نبي محمد محمد نبي محمد محمد نبي محمد على سيدي محمد ከአንዱ ቤት ሞልቶ ከልፍኝ ከጓዳው ከአንደኛው ጠፍቶ ከቶ የሚቀምሰው ያላህን ትእዛዝ ፈርዱን ጭራሽ ረሳ ዘካውን محمد نبي محمد على سيدي محمد ሀብቱ ቢሞላ ቢተርፈው ነዋይ የእሱ እንዳልሆነ አረሳውም ወይ እንደገነባ ፎቁን መቻ አስታወሰው እሱን محمد نبي محمد على سيدي محمد እረ ምንድነው ጭካኔው ከፋ ለዱንያው እንጂ ሰው ሚለፋ መስጊዶች ባዶ እየዋሉ የታለ ጀማ እያሉ محمد نبي محمد على سيدي محمد ዛሬ ከነገ ቀናለኝ ብሎ ሄደ አሄራ ሁሉንም ጥሎ ከቀብር ቅጣት ፈተና የአላ ነጃ በለና محمد نبي محمد على سيدي محمد ያአላ እባክህ እዝነትህን አውርደው በኛ እዝነትህን ያአላ እባክህ እዝነትህን አውርደው በኛ እዝነትህን ያአላ እባክህ እዝነትህን አውርደው በኛ እዝነትህን ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ አላ ሰይዲ ሙሐመድ محمد نبي محمد محمد نبي محمد محمد نبي محمد على سيدي محمد የወንድሙ ናቅ محمد መቼ መለሰን የገባለትን ቃል አፈረሰን ከማንፈጽመው ተግባር ጌታ አንታርቀን محمد نبي محمد على سيدي محمد ከሲራ ድልድይ محمد አዛብ ቅጣት እንዴት ያስችላል ይህን መርሳት ከፀሐይ ስንዝር ቅርበት ነጃ አውጣን ከእሳት محمد نبي محمد على سيدي محمد የዛሬን ታይቶ ነገ የሚጠፋ ታዲያ የሰው ልጅ ለምን ይከፋ እንደምን ብሎ አይቀጣን ከቶ መላከት እያጣን محمد نبي محمد على سيدي محمد ከደጃም ፊትና ከሚያስፈራው ከጃንብ እሳት ከሚያቃጥለው ጌታዬ እባክህ ማረን እኛማ ደካማ ነን محمد نبي محمد على سيدي محمد ያአላ እባክህ እዝነትህን አውርደው በኛ እዝነትህን ያአላ እባክህ እዝነትህን አውርደው በኛ እዝነትህን ያአላ እባክህ እዝነትህን አውርደው በኛ እዝነትህን ያአላ እባክህ እዝነትህን አውርደው በኛ እዝነትህን ያአላ እባክህ እዝነትህን አውርደው በኛ እዝነትህን አውርደው በኛ እዝነትህን አውርደው በኛ ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ على سيدي ሙሐመድ على سيدي محمد ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ على سيدي ሙሐመድ على سيدي محمد የኛማ ነገር ሙሐመድ የኛማ ስራ ሙሐመድ የበዛበት ነው ሙሐመድ ከቶ ኪሳራ ሙሐመድ ጌታዬ የጠብቀና ከስቃይ ሁሉ መከራ محمد نبي محمد على سيدي محمد የሰው ልጅማ ሙሐመድ ደካማው ፍቱን ሙሐመድ አላህ ረሳ ሙሐመድ ሲርቀው ችግር ሙሐመድ ከጀሊሉ ስር ማንጠፋ እንውን ባንቱ ሙስጠፋ محمد نبي محمد على سيدي محمد ሰው ጨከነ محمد ኖር አስመስሎ محمد ብቻውን በላ محمد የቲምን ጥሎ محمد ባያውቀው እንጂ አጅሩን አያጥፍም ነበር እጁን محمد نبي محمد على سيدي محمد የእናት አባቱን محمد ሐቁን ረስቶ محمد በዱንያ ናፍቆት محمد ውስጡ ተሞልቶ محمد ጌታዬ እባክህ አደራ ጠብቀን ከዚህ መከራ محمد نبي محمد على سيدي محمد ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ ሙሐመድ ነቢ ሙሐመድ አላ ሰይዲ ሙሐመድ محمد نبي محمد محمد نبي محمد محمد نبي محمد على سيدي محمد ከአንዱ ቤት ሞልቶ محمد ከልፍኝ ከጓዳው محمد ከአንደኛው ጠፍቶ محمد ከቶ የሚቀምሰው ሙሐመድ ያላህን ትእዛዝ ፈርዱን ጭራሽ ረሳ ዘካውን محمد نبي محمد على سيدي محمد ሀብቱ ቢሞላ محمد ቢተርፈው ነዋይ محمد የእሱ እንዳልሆነ محمد አልረሳውም ወይ محمد እንደገነባ ፎቁን መቻ አስታወሰው እሱን محمد نبي محمد على سيدي محمد እረ ምንድነው محمد ጭካኔው ከፋ ሙሐመድ ለዱንያው እንጂ ሙሐመድ ሰው ሚለፋ ሙሐመድ መስጊዶች ባዶ እየዋሉ የታለ ጀማ እያሉ ሙሐመድ ነቢ ሙሐመድ አላ ሰይዲ ሙሐመድ ዛሬ ከነገ ሙሐመድ ቀናለኝ ብሎ ሙሐመድ ሄደ አሄራ ሙሐመድ ሁሉንም ጥሎ ሙሐመድ ከቀብር ቅጣት ፈተና የአላህ ነጃ በለና ሙሐመድ ነቢ ሙሐመድ